ፈረንጅ ሹት እዛው ነው የሚመለስ ያንቺ ሰባ ስልሳ ሁለት ነው አይደል ያልሽው? ነው ኦኬ። በኢየሱስ ስም ሄሎ ዮባ ወይ በቃ ምግብ ቤት መልሴ ቅድሙን እሺ እዛው ነው ያለኸው
ሲጀመር እኔ አላነሳሁትም ሄጃለሁ። በቃ እሺ ግን ምግቡን አዘጋጅቶት ከሆነ እኮ መፈረም አለብህ ግዴታ
ምግቡን አላዘጋጁትም መብራት የለም ተብዬ እኮ ነው። ስንት driver ተመለሰ እኮ እኔ
አይደለም እኔ ምንድን ነበር ብለህ ያሳወቅከኝ መብራት የለም ብለህ አይደለም መብራት የለም አሁን ምግቡን እሺ እሺ ገባኝ አጭብኝ ግን በቃ እሺ እሺ